እንትን withdraw እንዴት ነው የገባ? withdraw ልኬ እስካሁን አልገባልኝም።
እሺ የመቼ ነው?
ትናንት
ትላንትና ወዴት ነው?
ትናንት withdraw አድርጌ አልገባም።
ወዴት ነው? ወደ ቴሌብር ነው? ወደ አይደለም ወደ account ወደ ወደ እሺ app ነው።
እሺ የ Best Bet ቁጥር ከደወልክበት ነው?
አዎ አዎ እሺ እሺ ስንት ብር ነው?
አምስት ሺህ ብር እሺ አንዴ ጠብቀኛ ይልሃል። መጨረሻው ዜሮ ስምንት አይደለ? የቤት ቤት አዎ ቁጥር አዎ አዎ።
ሄሎ
ወይ ወይ እቺ ልደውልልህ ከሚቆጥሩበት connection እያስቸገረኝ ስለሆነ እሺ፣ እሺ።
እሺ አምስት ሺህ ብር ነው አይደል ያልከኝ?
አዎ አዎ ትላንት ነው?
አዎ ትላንት በቃ እደውላለሁ። እሺ ትንሽ ደቂቃ እሺ ችግር የለውም። እሺ እሺ አመሰግናለሁ።